Hello.
ይለ
ጤና ይስጥልኝ።
አብሮ ስጥልኝ በየቀኑ ብር የጨረሰ እየበላ ጨረሰ።
እስቲ ስልኮትን ይንገሩኝና ላቋርጥልዎት።
ዜሮ ዘጠኝ እሺ
አስራ አምስት
ዜሮ ዘጠኝ አስራ አምስት ይህንን ነው
አይደለም የተጫወቱበት ስልክ ቁጥር ይስጡኝና ላቋርጥልዎት ከፈለጉ
እንደዛ አይደለም።
እ
message እየገባለት ብሩን ይወስዳሉ። በቃ በየቀኑ እኮ ብሩ እንዳይወሰድብህ ከፈለክ ደግሞ ስልክ ቁጥርህን ንገረኝና system ላይ ላቋርጥልህ።
የኔን ነው ወይስ የማንን?
ያንተን ነው እንጂ የተጫወትክበትን።
እሺ ሰላሳ አምስት
እሺ
አርባ አራት
ሰማንያ ሰባት አስራ አስራ ሶስት እሺ
እናመሰግናለን። አሁን ራሱ እየበላ ነው። ምን እንደሆነ message ይገባል በየቀኑ።
ይኸው አቋርጬልሃለሁ።
እሺ አመሰግናለሁ።
አሜን እሺ